Hello Hello ጤና አቤት ይስጥልኝ።
አቤት።
ከፍሊን- ከ Flintstone ነበር የደወልኩሎት።
አቤት ከ Flintstone Homes
እሺ እ፣ ከዚህ በፊት አውርተን ነበርና ወደ ቢሮ ብቅ እላለሁ ስላሉን
አቤት ወደ ቢሮ ብቅ እላለሁ ብለውን ነበረ።
የት ነው ቢሮ ማለት Flintstone Homes
እኮ የት ነው ቢሮው ልደታ፣ ቦሌ እና ገርጂን ያለን
አይ አልተመቸኝም እንጂ እስቲ ሞክራለሁ ብያለሁ
እሺ፣ እሺ።
እሺ